Bueno, የእርቅሌሎ በራሳችን አምቡላንስ እኛ በራሳችን አምቡላንስ ወጥተዋል አሉኝ። ይሂድ በቃ አምቡላንስ ስልክሽን ይዤዋለሁ፣ ከዚህ በኋላ እንደውላቸዋለን። ስሪቻል ታካሚ ሲሆን ማሽናቀፍ ትጅ ነው አምቡላንሳችሁ አምቡላንሳችሁ ማሽን አለው እንዴ?
አለዋ ስለዚህ ሙሉ intensive care ያለው ነው ማለት ነው።
አለዋ ሁሉም አለው።
በቃ መንገድ ላይ ሰለፋ አይቼ ነው። ከዚህ በኋላ ካለ እደውልላቸዋለሁ።
እናመሰግናለን።
እሺ እናት እሺ